ኃይለት ጤና ይስጥልኝ አቶ ዮሐንስ ነው።
አቤት አቤት ከአሪፍ ነው የምንደውልልዎት።
እሺ
እሺ የመኛች አሁን ላይ የ- አ- portal ኡ እየሰራልን ስላልሆነ የብሩን መቀነስ ለማየት እም፣
በድጋሚ ክፈሏቸውና በሰራ ሰዓት እኛ refund እናደርግልዎታለን። ብሩ okay እሺ
መስመር ላይ ነው።
አዎ አዎ እሺ ብሩ ተመላሽ መደረግ የሚችል ስለሆነ okay
እርስዎ በድጋሚ ክፍያውን ይፈጽሙና እኛን እ፣ በ POS ነው መድገም ያለብኝ ወይስ በ cash ልክፈላቸው?
አዎ በዛው በአሪፍ ፔይ ሆኖ እ፣
wallet system ኡን መጠቀም ይችላሉ፣ ወይም በካርድ እርስዎ በመረጡት አማራጭ ሊሆን ይችላል።
okay እሺ
መስመር ላይ ኖት።
ይክፈሏቸውና